ካንቺም እንደኔ ሆነሽ ፍቅር ፍቅር በይተነ የፍቅር መጠኑ ልኩ የስሜት አይነቱ መልኩ በጣም ተትረፍፎ ሞልቶ በእኔ ላይ ይታያል መጠኑ ስንት ነው ፍቅራችን? ልጠይቅሽ ፍቅሬ ያንቺን ቁመቱ ጥልቀቱና ርዝመቱ ኧረ ምን ያህል ነው ግምቱ? መጠኑ ስንት ነው ፍቅራችን? ልጠይቅሽ ፍቅሬ ያንቺን ቁመቱ ጥልቀቱና ርዝመቱ ኧረ ምን ያህል ነው ግምቱ? ምንም ሳይጎል ሁሉ ሞልቶ ፍቅር ቤታችን ገብቶ ከንቱ መኞት ሳይሆን ወሬ የእኛ ሆኖ ያብቃለን። ኑሯችን ከፍ ይበል ይግፋ፣ ልባችን በአንድነት ይስራ። ደስታ እንድትመጣ ወደኛ እምሁን የፍቅር ጓዳ